አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አዬ ነጋዴ ነሽ አሉኝ እኔስ አልነግድም ነጋዴ ነሽ አሉኝ እኔስ አልነግድም ወረቱ ካለቀ ሰው አይወደድም። አዬም ነጋዴን ሻሉኝ ገበያ ወዳድም ነጋዴን ሻሉኝ ገበያ ወዳድም እንዴት ይደገዳል ስንዴ በእንክርዳዴን አዬም አንቺ ነጋዴ ነሽ ገበያ ታውቂያለሽም አንቺ ነጋዴ ነሽ ገበያ ታውቂያለሽ፣ እኔንም በሌላ ትለውጭኛለሽ። አዬም አለምዬ አለምዬ አለም ሸጋ ቁጭ በይናውጋ ቁጭ በይናውጋ ልቁሚን እንጎራደድም ቁጭ በይና አውጋድ ቁሚ እንንጎራረርም ሰው አለ ሰው የለም አሰኝ መውደዳዬም አንተ አገር ዞር በል ያናገር ልቤትም አንተ አገር ዞር በል ያናገር ልቤትም ትዛለኝ ደረቷ ልጥፍ የምልበታዬም ተቦ ክርክሩ ነገሩት ካንቺ ነው። ተቦ ክርክሩ ነገሩት ካንቺ ነው። ፍቅርሽ አዋረደኝ አማላጅ ልልክ ነው። አዬም አለምዬ አለምዬ አለም ሸጋ ቁጭ በይናውጋ አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አዬም የአባትሽን አጥር ጅብ የፈራው እኔም የአባትሽን አጥር ጅብ የፈራው እኔም ሲዞር አደረ ልቤ ብቻውን ናይም ጨነቀኝንን ስግራ ገባኝ በጣም ጨነቀኝንን ስግራ ገባኝ በጣም ይዘዋሪ ፍቅር ሲሄድም ሲመጣ ማየም ሽንጥሽ እንደ ዘንዶ የሚርመሰመስው ሽንጥሽ እንደ ዘንዶ የሚርመሰመስው አንቺን አሳልፎን እንዴት ይሰጣል ስባዬም አለምዬ አለምዬ አለም ሸጋ ቁጭ በይና ውጋ አለምዬ አለም ሸጋ ቁጭ በይና ውጋ አለምዬ አለም ሸጋ ቁጭ በይና ውጋ አለም ሸጋ ቁጭ በይና ውጋ አለም ሸጋ ቁጭ በይና ውጋ አለም ሸጋ ቁጭ በይና ውጋ